صوتي لا ما تعرفش الو
Hello, ጤና ይስጥልኝ።
እናት ውስጥ አድርጌ ነበረ ሰኞ ይስተካከላል ተብሎ አልተስተካከለም።
እሺ አንዴ ጠብቀኝ።
ትንገረኝ ነበር በረሴ ትንገረ ቢያለ ውስጥ እሱ ሄሎ እ?
ወደ ይሰማል?
አቤት ይሰማል አባስ እሺ ምን ነበረ?
በስቤት ወስዶ አድርጌ ነበረ ሰኞ ይከፈታል ተብሎ ሰኞ ጠብቅ ተብለን እየጠበቅን ነዋ ወስዶ ነበረ ንግድ ባንክ እሺ እሺ ቤት ቤት የሚጠቀሙበትን ቁጥር ይንገርም።
ንግድ ባንክ withdraw አድርጌ ነበረ የምን message ነው ሰምቻለሁ። ቤት ቤት የሚጠቀሙበትን ቁጥር ይንገሩኝ ይሄኛው ቁጥር ነው ይታያል ወይ ልንገሩት ይንገሩኝ። ይቅርታ ዜሮ ዘጠኝ ሀያ ዘጠኝ እሺ
ሀምሳ አንድ አህለን እሺ ዜሮ አንድ ዜሮ ስድስት ሀምሳ አንድ ዜሮ ስድስት እሺ
ሰላሳ ሁለት
ስንት ብር ነበረ?
አንድ ጊዜ ስድስት መቶ አምስት መቶ ሁለት
ትናንት ነው አይደል?
አዎ ከትናንት ወዲያ አህ አህለን አህለን ይህ ዛስ አላለ ዘዘ አልበለ ያነ ትናንት ወዲያ ማታ አካባቢ ያ በትላንት ቀን ነው የሚቆጠረው
እሺ ዛሬ እናስተካክላለን ብለውናል።
አዎ፣ ሪፖርት እስኪ- አድርጌ ይስተካከላል። ዛሬ አዎ፣ ሰኞ አይደል የተባሉት?
አልታ ትናንትና ተነግሮን ነበር ሰኞ ተብሏል። ሰኞ እስካሁን ድረስ ቆየ። ለነገሩ ግን BestBet deposit እንጂ withdraw deposit ላይ ችግር አይኖርም። withdraw ላይ ግን ሁሌ ችግር አለ። መውጣት ሳይሆን- አይፈለግም መሰለኝ።
ያ ሳይሆን ወደ ባንክ ሲሆን ብዙ ጊዜ ይዘገያል። ወደ ቴሌብር ምናምን ይፈጥናሉ።
ስለዚህ እስከ ስንት ሰዓት እንጠብቅሽ አባት?
ዛሬ አሁን ከስድስት ሰዓት በፊት ይስተካከሉታል።